hello አዎ ምን አልሽ?
ምን ነበረ?
አሁን ነው ደወልኩ እኮ ለምን ታጠፋለሽ ስልኩን?
አይ ሌላ ሰው ነው ያወራኸው። ማን ልበል ስምህን?
አብዲ ሙክታር
እሺ አንዴ ቆይ። hello አብዲ አ እ check እያረኩልህ ነው መልሼ እደውልልሃለሁ ብላለች። እሺ
ታዲያ መቼ ነው የምገባለኝ? በእናትህ አስር አስር ቀን አለፈው።
እያየችልህ ነው። እሺ አዎ እያየችልህ ነው። ትደውልልሃለች መልሳ።
ስንት ምን አይነት ኃይል ደቂቃ ይቆያል?
check አድርጋ እንደጨረሰች ትደውልልሃለች። ብዙም አይቆይም።
እኔ እደውላለሁ። አ?
መልሳ ትደውልልሃለች ራሷ።
እሺ እሺ እሺ እሺ ወንድም